ይችላል ደግሞ ይሞላል።
hello ሰላም ጤና ይስጥልኝ።
ወደ ስልኬ ወደ ስልኬ የኮሊውን ትኬት እየገባ ነበር ወደ ስልኬ እ እና ካርድ ምናምን እየተቆረጠብኝ ነው። ጨዋታውን ያው መጫወት ስለማል ስላልቻልኩበት ለማቋረጥ ፈልጌ ነበረ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ እሺ
እሺ፣ እናመሰግናለን።
ምንም አይደለም።